የሚጠቅም ለቪዛ በተለይ ምን እባክዎ ምን አይነት የጉዞ መረጃ አለሽ ነው?
okay ኦሮምኛ ላይ ነበር የደወልኩት።
መለየት አልችልም ሁለቱም እሺ፣ ስለሚገባ እሱ extension የትኛው ነው?
ይሄኛው ዘጠና ዘጠኝ ነው።
እሺ I think ዘጠና ዘጠኙ ላይ ይመስለኛል ኦሮምኛ እ፣ ብቻ የሚጠራው ኦሮምኛ ብቻ
አዎ ዘጠና ዘጠኙ ላይ እ፣ እኔ አሁን ሁለት ቁጥር ነው የተጫንኩት ለኦሮሚሿ ብዬ።
እ፣
እስኪ ድጋሚ ልሞክረው ዝዩና በኦሮምኛ ልሞክረው ድጋሚ።
እሺ እሺ